ሰላም ራስ ሚል እሺ ጤና ይስጥልኝ። እንደምናችን ከአሪፍ ፔ ነበር የምደውልሎት ከአሪፍ ፔ።
እሺ እሺ ደውለው ቅድም key download እንዳስቸገሩት አሳውቀውን ነበር።
እሺ ቆይ አንድ ነው።
እሺ አቤት እንደምናችን ጤና ይስጥልኝ። እሺ ቅድም ደውለው key download እንዳስቸገሩት አሳውቀውን ነበር። እሺ ተስተካከለ አሁን ወይ አዎ፣ ትንሽ system ላይ ችግር ነበር። እስቲ ሞክሩት፣ restart አድርጉትና እሺ። መስመር ላይ አብቆ ደመች። እሺ እየሞከሩት ነው ደመያች። እሺ እሺ እሺ ዳታው በርቷል አይደል? አሁን ዋይፋውም ጠፍቷል። እሺ ደመያችን አስተላልፍሎታለሁ። እሺ እናመሰግናለን። መልካም ቀን እንሎት።